hello hello hello ይሰማል?
hello ወይ ይሰማኛል።
order ነበር ሰባ ዘጠኝ ዜሮ ስምንት
ሰባ ዘጠኝ
ዜሮ ዜሮ ስምንት ስምንት ምን ሆነ?
የገዛው ከለቡ ሙዚቃ ሰፈር ነው። የሚደርሰው ደግሞ ጀር- አ፣ ሚካኤል ጀርመን አደባባይ ነው እና እሱ እ? ምን ሲደረግ አልከኝ?
የታዘዘው ከሙዚቃ ሰፈር ነው።
እሺ
እ፣ የሚደርሰው ደግሞ ሚካኤል ድልድይ ነው፣ እዛ ጀርመን አደባባይ
ፒኑ እና ነው ፒን- ፒኑ ፒን አድርጊ እንዲስተካከልልኝ አራት ነው።
ነጥብ ሁለት ኪሎ ሜትር ቢለው አርሚንጉን check አድርጊልኝ።
check አደርግላለሁ። እሺ